እንደ ወንጌሌ መረዳት
ጤና ይስጥልኝ አብሮ ይስጥልን።
ቦታ ይገኛል ዛሬ
አለ ይገኛል ይገኛል።
አዎ
ስለዚህ እዛው ለምንጣ ዝም ብዬ
አሁን ቦታ እንዝለውታለን መዝግበን already ልንጨርስ ስለሆነ ቦታ
እ ቦታ አሁን እንዝለውትና ትኬቱን ከዚያው መጥተው ነው የሚገዙት።
okay ቦታ ያዙልኛ።
አዎ ቦታ ዝለውታል። ስሞትን እባክዎት ይንገሩኝ።
ብርሃኑ ነጋ
መስመር ላይ ይጠብቁኝ።
እሺ
ብርሃኑ ነጋ ዲያቆን ብርሃኑ ነጋ ወይም ብርሃኑ ነጋ
እ ዲያቆን ነው ያሉኝ።
እም
እሺ መስመር ላይ ይጠብቁኝ።
እሺ
ስልክ ቁጥር እባክዎት ይንገሩኝ።
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
አሁንም ስልሳ
እሺ
ሀያ አንድ አስራ አራት
ሀያ አንድ አስራ አራት አዎ
እ ብዛት ለእርስዎ ብቻ ነው ወይስ?
አዎ ለእኔ ብቻ ነው።
okay ስለደወሉ እናመሰግናለን። ቲኬቱን ከ- አሁን ከአሁን ጀምሮ እስከ አስር ሰዓት ያገኙታል።
okay እ የት አካባቢ ነው ኢኮኖሚ ህንጻ?
ሲኤምሲ ሚካኤል Economics Association ህንጻ።
okay እዛው አካባቢ ልፈልገው ወደ ድልድዩ ላይ ነው ወይስ አላውቅም?
አዎ ድልድዩ ጋር በቃ ድልድዩ ሲኤምሲ Economics Association ድልድዩ ጋር እዚያው ያዩታል።
እሺ አመሰግናለሁ።
እሺ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
እሺ እሺ